Hello hello አብሮ ስል ተቋረጠ። ይቅርታ። ዘውዲቱ ነበር ሁለተኛ ፎቅ ላይ C ክፍል
ዘውዲቱ ዘውዲቱ እና chest CT angiography ይላለች የደረት CT scan ነው እና እንድትመጡለት ነበር።
contrast ነው without ነው?
ምን አልሽኝ?
with- with contrast ነው ወይስ without?
አይ without ነው ምንም እንትን አትልም፣ ኦክሲጅን ምናምን አትፈልግም።
እሺ እኮ አምቡላንስ እንዲመጣ ነው የፈለጉ?
አም- አምቡላንስ እንዲመጣና ይዟት ጭኖ ሄዶ አሳይቶ ለመመለስ እና ምን ያህል ነው ብሩ?
የሚደውልልዎት ይደውልሽ ምን ያህል ነው ብሩ? ከይቅርታ ጋር በቃ የሚደውልልዎት ሰው ያናግሯቸው። ስልክ እሺ አስተላልፋለሁ።
ይ- ይደ- ይደውልልኛል። አሁን እንድንዘጋጅ ነው የቴም እንድናወጣ። እሺ እሺ፣ ይደውልልኝ። እሺ